Hello አቤት አቤት
Hello አቤት አቤት
ጤና ይስጥልኝ።
ይስጥልኝ
ወደ ፕሪስቶን ሆምስ ደውለው ነበረ።
እ እ እ ወደ ፕሪስቶን ሆምስ ደውለው ነበረ።
ይቅርታ አይሰማኝም። ምን አልከኝ?
ፕሪስቶን ሆምስ ደውለው ነበረ። ፕሪስቶን ሆምስ
ፕሌስ ስቶን አ ሆምስ ደውለው ነበረ።
አዎ አዎ፣ ትናንትና ነበረ ደውዬ ነበረ።
Okay እና እንትን ማለት አክሲዮን አክሲዮን እየሰጣችሁ መሰለኝ አይደል?
አክሲዮን ይሸጣል።
Okay ም- ማለት maximum ኡ ምን ያ- maximum ኡ ምን ያለው minimum እዛ ጋር ምንም የተገለጸ የለም። እንትን ላይ አይቼው
እሺ አ social media ላይ አይተህ ነው?
እ እ
social media ላይ አይተህ ነው?
አዎ አዎ አዎ
አሁን እኔ ሙሉ መረጃ ልኬልህ አልኩህ።
እ፣ ምን አልከኝ? እኔ ምንድን እ፣ ይቆራረጣል ታውቃለህ።
እሺ site site ላይ ስለሆንኩ ምን አልከኝ?
እ፣ እሺ ሙሉ መረጃ
ቆይ ልደውልልህ እኔ አዎ
hello